ሄሎ ሄሎ ሄሎ፣
ሰላም አይሰማም?
ይሰማል ይሰማልማ።
አቤት ሰላም ነው?
እንደው እግዚአብሔር ይመስገን።
ይኸውልሽ ነው ከትናንትና ወዲያ ነው
እሺ እና በቴሌ ብር ቻፓ ላይ ልኬ ነበረ
እሺ
ሁለት መቶ ሀምሳ ብር ማለት ነው እሺ
እና ምንም ላሊቤት ላይ ምንም የገባልኝ ነገር የለም። ከዛ ከቴሌ ብር ላይም ቀንሶ ቀንሶብኛል። ቴሌ ብር ደውዬ ስጠይቃቸው አ ወደ ቻፓ transfer ሆኗል ብለውኛል። ምንም ነው ከትናንትና ወዲያ ነው ላሊቤት ልጅቷ ጋርም ደወልኩኝ። ቆይ እንትን እያለ እያለችኝ ምንም እስካሁን መፍትሄ አጣሁኝ።
እሺ ከቴሌ ብር የተላከልዎት message ነበር አይደለ? ተቀናሽ ሆኗል የሚለው
አዎ ከቴሌ ብር ወደ ቻፓ የላኩበት አዎ።
አለ።
እሷን screenshot ያንሱልኝና ማለት ነው አዎ አሁን እ፣ ቴሌግራም ላይ at Chapa official ብለው search አድርጉ
ምን ቻፓ?
ይገባል ማለት ነው። አት ቻፓ ኦፊሻል አዲስ ቻፓ?
አይ a- at at ወይም ስልክ ቁጥር ልስጦት። እሺ ከተመቾት
at Chapa ልበልና እንትን ልበል።
አዎ ቴሌግራም ላይ search ካረጉ username at Chapa official የሚል አለ።
እሺ
በእሱ text message ላኩልንና
እሺ እናየዋለን።
አሁን አሁን ል- ልላክ።
አዎ አዎ ኦንላይን ነን አሁን ይላኩልን።
እሺ እሺ እሺ እሺ አሁን እደውልሎታለሁ በ- በሚልኩበት ቴሌግራም ማለት ነው።
እሺ እሺ